በፊት በፊት እንደው
እንትን ነበረ account ለመክፈት ነበረ
እሺ
ተሳስቶ ሲከፍተው እንደ መክፈት አለ። ከዛ በኋላ ግን አልከፈተልኝም።
በዚህ ስልክ ነው
አዎ በዚህ ስልክ ሲሟን ስንት በ- ስንት አዎ መጨረሻው ነው።
ይሄ አልከፈታችሁበትም። እሺ Best Bet dot bet የሚለው ላይ ትገባና ማለት ነው ምን ላይ ምን ላይ Best Bet dot bet እሱን እሱን Chrome ላይ።
አዎ ገባሁ እኮ ከዛ ስልክህን ታስገባለህ። password create ስታረግለት ማለት ነው አንድ አዎ።
capital letter፣ አንድ small letter።
አዎ ገብቶኛል እኮ እሱን ስነካ እንደ- እንደከፈተ ነገር ሆነብኝ ብዬ አልተከፈተም ስልክ በዚህ ስልክ ባልተከፈተማ።
አየህ እሺ
እናመሰግናለን።
እናመሰግናለን።
ችግር የለም።
እሺ